ጤና ይስጥልን ፒዛ ሰርቪስ ነኝ።
ሰላም እንዴት ነሽ? ከቢዩ ደህና።
ነበር የምደውለው።
እሺ አይሰማ?
ይሰማል።
ከቢዩ ነበር የምደውለው።
እሺ እሺ ልታዘዝ።
በአርባ አራት ስልሳ ሶስት order ነበረን እሺ
እ፣ አልተሰጠውም ለ driver እና ቆይቶ ነው
የታል ሹፌሩ መች ወጣ? የመጣ driver አለ እና አልፍ ለምን አልሰጠው? ኦ ገና ታዘዘው ነው አሁን የታዘዘው ይሰጥ ሀያ ደቂቃ እንደሚቆይ ነግራችሁ ነበር ይመስለኛል። ግን already አሁን ready ነው ልንሰጠው ስንት ደቂቃ already ልንሰጠው ነው አሁን።
እኮ ስንት ደቂቃ?
ኧረ በቃ አንድ እየቆረጠችው already ተሰጠው። እሺ እ?